በስራ የምንታዘዝ
ገብረ ህይወት ነኝ። አሁን ደውዬ ነበር ግን እስካሁን ምንም መፍትሄ አልሰጡኝም።
ገብረ ህይወት ምንድን ነበረ?
እዚህ ጂ በርገር ይዤ ነበረና ከዛ አለም ሲኒማ ነው የሚለው መዳረሻው ያለበት የደንበኛ ግን ሲደውልለት ኮተቤ መድኃኔ ዓለም ነኝ አለኝ። ይሄ ደግሞ በጣም ሩቅ ነው እና እንድታዩልኝ ብዬ ነው
እኮ እያዩል ነው። ሀያ ሶስት ስልሳ ሁለት ነው።
አዎ
ቆይ አንዴ ይደውሉልሃል። እሺ ገብረ ህይወት እሺ check ይደረግና ይደውልልሃል። ትንሽ ጠብቅ።
እሺ